Hello? Hello? ሰላም ማማ ወይዬ ይሰማል።
ማሊባባ ነው።
አዎ ነው።
እሺ መኪና ላይ አይቼ ነበር ስልኩን እና ሀምሳ ፐርሰንት እድል ማመሳሰለን ይላል። በምን ላይ ነው ማወቅ ፈልጌ ነበረ።
ኦኬ አዳዲስ መኪና ነው የፈለግሽው?
አንቺ
አዳዲስ መኪና ነው የፈለግሽው ወይስ
አንቺ በመኪና ላይ ነው? አዎ መኪና ላይ ነው።
እህ አዎ፣ በመኪና ላይ ነው ብድር የምትሰጡት? አይ አላወቅኩም። normally በምን ላይ እንደሆነ እሺ ይቆራረጣልማ። ዳውን ላይ አድርገሽ ነው የሚፈልግ አዎ። እሺ ወይ ሲቆም ልደውልልሽ አንዴ በቃ እህ
ይሰማል? አይ ያለዛ ሲቆም ልደውልልሽ ይቆራረጣል ብልጭሽ ዳውን ላይ ነው።
አዎ loud ላይ ስለሆነ ነው። እ፣ በመኪና ላይ ነው ሀምሳ percent ብድር የምትሰጡት? ማወቅ አዎ አላወቅኩም ቡዴ ነበረ።
በዜሮ ዜሮ መኪኖች አዎ
መኪና ከእናንተ ጋር ነው?
አዎ ከኛ ነው።
የመኪና fresh ራሱ ማለት ነው። እሺ እ፣ ምን መኪና አለ? BZ አለ ወይም ክሬታ ይኖራል?
BZ አለኝ ድምጽ በጣም ይርቃል እማዬ
እሺ
ድምፅሽ በጣም እየራቀኝ ነው loud ናሳም
ትራፊክ እንዳይዘኝ ብዬ ነው። highway ላይ ነኝ አሁን። BZ ስንት ነው four wheel ኡ?
four wheel ኡ ሀምሳ ሰባት በባንክ
አንቺ?
ሀምሳ ሰባት ሀምሳ ሰባት
እሺ ምን ባንክ ነው የምታመቻቹት?
በማይክሮ ፋይናንስ ነው
ማይክሮ ፋይናንስ ነው?
አዎ ማይክሮ ፋይናንስ አዎ
ማይክሮ ፋይናንስ የባንክ አይደለም ማለት ነው። እሺ ምን ማይክሮ አዎ።
ፋይናንስ ነው? የእናንተ ነው ወይስ?
ስኬት ስኬት አዎ ኧረ አዎ ስኬት አብረን ነው የምንሰራ ያው ከእነሱ ጋር
ከማይክሮ ፋይናንስ ማወቅ ካለበት ስንት ነው ለምን ያህል ጊዜ ምናምን የሚለው?
እህ፣ በሶስት አመት ክፍያ ነው ስምንት ነጥብ አምስት ነው ወለዳቸው
እ፣ ስንት ጊዜ አንቺ? ነው
እናቴ ወይ ይሰማል?
አዎ ይሰማል እሺ በስንት ጊዜ ነው አልሽኝ? እና ለአስራ በሶስት አመት በሶስት አመት እና አስራ አምስት ነጥብ አምስት ወለድ አምስት ነጥብ አምስት percent ወለድ አዎ።
አመት ስንት ነው?
በሶስት አመት አመት አመት መጨመር አንችልም?
አይ አይቻልም በሶስት አመት ነው እየሰሩ ያሉት አሁን ላይ okay ግዴታ ሶስት ማለት ነው። እሺ አዎ
deposit ምናምን አይጠይቁም ለረጅም ጊዜ ወደ አዎ deposit ማ አለ ሀያ percent deposit አለ
እኮ ጊዜ አይፈልግም። deposit እንዳደረግን ሀያ percent ይቻላል።
አይ አዎ ጊዜ አይፈልግም። ቀጥታ አሁን የምትበደሪውን ያህል ሄደሽ ዲፖዚት ታደርጊላችሁ ያለን ብድር ይለቁልሻል።
ኦኬ እ፣ እሺ እ፣ ስለዚህ ክሬታ ይኖራል የሚሰኝ
እህ ክሬታ
ክሬታ የለኝም ጊዜ ዲፎልት
ሌላ ምን አለ ከጊዜ ሌሎች
አይዲ ሲፕስ አለ አሳዝ አለ
ID four ስ እንትና
ምን አልሽኝ እማ?
ID four ስንት ነው?
ID four ቆይ ዋጋውን check ላርግልሽ። እዛ ፓስተር ያለው branch አችን ነው ያለውና ወይም ደግሞ የነሱን ስልክ ልስጥሽ።
መልካም የማይክሮ one ፋይናንስ check ላርግልሽ። እ?
አንዴ ቆም text በል።
ላርግልሽ ወይስ
እያሰማማን አይደለም። loud ኡ አንድ ጊዜ እሺ ልቁ እ እ loud ኡ አላሰማማለን አይደል?
እንዴ በጣም እያስቸገረኝ ነው። እንትን text ላርግልሽና እነሱ ዋጋ ትልሻለሽ።
እሺ መልካም የማይክሮ ፋይናንስ ምስል ልክልኝ ትችላለሽ?
እ የእነሱ ስልክ የለኝም።
እሺ በእናንተ በኩል ለ contact የምናደርጋቸው አዎ።
ማለት ነው።
አዎ እሺ ID four ም text አደርጋለሁ ንገሪኝ።
በቃ እሺ፣ ቆይ text ላርግልሽ።
ታደርጊልኛለሽ? እሺ እሺ እሺ።
ማ- thank